hello ninety six service ጤና ይስጥልን።
ሰላም ጤና ይስጥልኝ።
ከ WePlus Solution ነበረ እና ምደውልሎት እሺ ባለፈው ዕለት አውርተን ነበር እና
አሀ።
ሙሉ register ስላላረጉ register እንዲያደርጉ link ኡን ልላክሎት ወይ ልበሎት ብዬ ነው።
አ link ኡን እኮ ጠዋት እ፣ አንድ ሴት ደውላልኝ እ፣ እ፣
ኢሜይላችን ላኩልን ብዬ ነግሬያት ነበር።
እሺ እሺ።
ኢሜይል ቴክስት አድርጌያለሁ በኢሜይል ነው
እ በኢሜይል ነው link ኡን የምንልክሎት።
አዎ link ኡን አዎ በኢሜይል እኔ እንዳጋጣሚ ቢሮ ስላልሆንኩኝ እሺ በኢሜይል ላኩላቸው ለቢሮ እነሱ access ያደርጉታል ብዬ እሺ እሺ።
በስንት ነው በመጨረሻው ስልሳ ቁጥር እ፣
text አድርጌያለሁ እሺ ኢሜይል እሺ። ቴንክ ዩ። እሺ እሺ